ሌላው ጤና ይስጥልኝ ድሩጋ አብሮ ይስጥልን።
አቶ ይስጥልኝ።
መረጃ ፈልጌ ነበር የደወልኩት።
እሺ፣ እሺ። ስለምደረባ አስተያየት እ?
ኮድ አስተያየት ፈልጌ ነበር የደወልኩት።
እሺ፣ ኮድ ቁርጠት ነበረኝ እሺ፣ ስበላ ምግብ ስበላ ማለት ነው።
እሺ።
እና የቆየ ነው እና እንዴት ነው እንትን የምለው ብዬ ነው። አንድ ምን ያህል ጊዜ ሆነ? አንድ ሳምንት።
ሳምንት ሆነኝ። እ።
ኦኬ፣ እሺ። ምግብ ውጪ እንደዚህ ለየት ያለ ምግብ በልተህ ነው?
አይ በቃ ቤትም በላለሁ አሁን እ፣ እንዴት ልበለ በቃ ሳምንት ሆነኝ እንትን ካለኝ እኮ እንደዚህ ህመም ሲነሳ ምናልባት ካስታወስከው ከባድ ከውጪ ቁርጠት የበላ አይደለም ቁርጠቱ አ- normal ነው በቃ አለ አይደል የሆነ
ቤት የመጣ?
እ? አ- ቤት የመጣ ነገር ነው።
አ- ያን ያህል ከባድ ቁርጠት አይደለም።
እሺ፣ እሺ። ምናልባት ለየት ያለ ከውጭ የበላው ምግብ አለ?
የለም ለየት ያለ ነገር
እንደዚህ አይነት ነገር የለም።
የለም እሺ። ማስመለስ፣ ወደ ታች ማስቀመጥ ምናምን ነገር አለ?
የለም ምንም የለም። ትኩሳት የለም። ትኩሳትም የለም ማለት ይቻላል። የለም